Hello Hello. Hello.
hello hello hello ሰላም።
ምንድን ነው አይሰማም እኮ ነው hello
hello hello
አይሰማም ይሰማል።
deposit አርግቼ ነበር በ voucher እና እሺ በ voucher code አልገባልኝም approve under approve
እሺ፣ ስልክ ቁጥሩን ንገሪኝ
የሚገባበትን እ የሚገባበትን
እ አይ አንድ እንትን ወጪ የተደረገበት ሀያ ስምንት አስራ ሁለት
እ እሺ 28 12 74 15 አ እርስዎን እያየሁት እየደወልኩ ነበር አሁን
አ ከሆነ አልደወላችሁም ነው አ እንትን እያለኝ ስለነበር ነው። confirm ይደረጋል አሁን። እሺ ትንሽ አምስት እኮ ደቂቃ ይጠብቁኝ።
አ አምስት ደቂቃ ይጠብቁኝ። system እያስቸገረ ስለሆነ ነው። አሁን ስልኩ ራሱ እምቢ ብሎኝ የነበረው system ስላስቸገረ ነው። እደውልሎታለሁ።
ስልኩ ዝግ ነበር። አሁን ክፍት ነው። አሁን ደውል።
ገባኝ። እሺ አይ ቆይ በቃ ከደወሉ ችግር የለውም አግኝቼዋለሁ። ስለዚህ confirm ይደረጋል። አምስት ደቂቃ ይስጠኛል።
አይሽ እሺ